ቤተሰቤ ጤና ይስጥልኝ ቃል ኪዳን ነኝ ትምህርት ቤት ምደርሰው
ኧረ deposit አድርጌ እስካሁን አልገባም ገንዘብ ምንድነው የመቼ ነው
አሁን ዘጠኝ ሰዓት ከምናምን ላይ እሺ deposit message ኡን
ልክ ቴሌግራ- ያለ ቴሌግራም ላይ እሺ የቴሌግራም ስሙን ይነግሩኛል
ፋሲል ሚለ ፋሲል አዎ
ፋሲል አስራት
ፋሲል ሳይሆን ፋሲል ሱራፌል
ፋሲል
እሺ አሁን ከላይ ወይ hi ብለህ ላክልን እሺ እናየዋለን
ልክ ያለው እኮ
አሁን ከላይ ላክልኝ እንዳየው እኮ ነው
ኧረ በጣም ቆየ ምንድነው እኮ እሺ ላክልኝ ቴሌግራም እና አየዋለሁኝ ስምህን እኮ አሁን ስላልገባኝ ነው ሱራፌል ነው ያልከኝ ማን ያልከኝ
ልክ ያለው ሻይ ብዬ ያው